Hello hello Hello? हाँ भाई रेसलिंग سلام हालेलुया እ- ሃሌሉያ ረ- ረ- ዋሽንግተን አዎ ዋሽንግተን ህክምና ማዕከል ነው።
ባለፈ ከኤጀንሲ ነበር የምደውለው
እሺ ሜዲካል ኦንላይን እንዲሆንልን እ፣ ደብዳቤ አስገብቼ ነበር። ያው ደብዳቤ ሳይሆን ያው ሊስታቸውን አንድ ሶስት ልጅ
እሺ ከትላንት ወዲያ እና ኦንላይን አልወሉልንም እስካሁን ምን ይሻላል
okay፣ እስኪ ስልካቸው ልስጣችሁ። አዎ እ? እ?
ስልክ ልስጣችሁ፣ ስልክ ልስጣት ስልክ ልስጣችሁ። ሌላ ሄሎ አቤት፣ ሌላ ቁጥር ልስጣችሁ።
ሌላ ቁጥር ልስጣችሁ እሺ አዎ
እሺ ጋር ይጻፍ ጻፍበት ሮማ እሺ ንገሪ እሺ ዜሮ ዘጠኝ ዜሮ ዜሮ
እሺ ዜሮ ዘጠኝ ዜሮ ዜሮ ሀያ ዘጠኝ ሀያ ዘጠኝ ሀምሳ ሶስት አስራ አንድ አስራ ሶስት ሀምሳ ሶስት አስራ አንድ ሀምሳ ሶስት አስራ አንድ አዎ
እሺ ማ- ማን ልበለው ወይስ
የድርጅት ስልክ ነው፣ አናግሯቸው።
እሺ እሺ አመሰግናለሁ እሺ